ሰላም አሊባባ ሰላም ነው። እንዴት ነው?
እግዚአብሔር ይመስገን።
የሆነ RAV መኪና post አችሁ አይቻለሁ።
RAV four ሁለት ሺ አስራ ስምንት
አዎ፣
አለን
ዋጋው ስንት ነው?
ስድስት ሚሊዮን
ስድስት ሚሊዮን አ።
ባንክ እናመቻቻለን ብላችሁ ነበር።
አዎ ደ- ባንክ አንድ ሚሊዮን ይወጣለታል።
አንድ ሚሊዮን ነው የሚወጣው።
አዎ ድርድር ይኖረናል።
okay። የት አካባቢ ነው address?
መስቀል ፍላወር branch አችን ላይ ያገኙታል መኪና
okay። መስቀል ፍላወር ምን ጋር ነው?
መስቀል ፍላወር ናዝራ ሆቴልን ያውቁታል።
አዎ ትንሽ እንደሄዱ U-turn አለ። በ- በስተቀኝ በኩል ገባ ሲሉ አፍሮሊንክስ ሞተር የሚል አለ የመኪና መሸጫ። በሱ ሬክላም ትክክል ሲገቡ አሊባባዎች እንገኛለን።
በቃ እሺ፣ እመጣለሁ።
ይሸባል